Hello ሰላም ጤና ይስጥልኝ።
Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቦን engineering?
አብኮን construction። አዎ አዎ ከዊፕላስ solution ድርጅት ነበር ምደውልልዎት።
እሺ ከዚህ በፊት ዊፕላስ solution provider የሚል መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
ይ- ይሆናል ምናልባት እዛ ቢሮ ያሉ ተመዝግበው ሊሆን ይችላል። እሺ እሺ በቃ ከተመዘገቡ ዊፕላስ አሁን ላይ አገልግሎት መስጠት ስለጀመረን ኦንላይን አዎ።
ብቻ በመሆን በነፃ አገልግሎቱን መስጠት ይችላሉ።
እሺ በተጨማሪም ደግሞ ዊፕላስ solution user የምትል application አለችን። እዛ ላይ አዎ በሱ ድርጅቶትን ማየት ይችላሉ። በተጨማሪም አዎ።
ሌሎች አገልግሎቶች አሉን የታክሲን ጨምሮ አ- ሌሎች ሰርቪሶች አሉ። እሱንም መጠቀም ይችላሉ።
እሺ እሺ ዊ ፕላስ የምትል application አለች።
አዎ እርስዎ የተመዘገቡበት ዊፕላስ solution provider ነው። ምናልባትም አዎ።
ጠፍቶ ከሆነ ድጋሚ ዊፕላስ solution provider የሚለውን በመግባት ድርጅቶትን ማስመዝገብ ይችላሉ። ከዛ አገልግሎት መስጠት ይችላሉ። በዛ ኦንላይን ላይ በመሆን ያለምንም ክፍያ።
እሺ እሺ አሁን እገባለሁ application እሺ እሺ እሺ አመሰግናለሁ።
ከ application store check ላድርገው አይደለ?
አዎ ከ Play Store ወይ ከ App Store ላይ ዊ አዎ።
ፕላስ solution provider ነው እርስዎ የተመዘገቡበት። ከዚህ በፊት አዎ።
ካለ ኦንላይን ላይ አድርገው ብቻ ይጠብቃሉ። active ነው።
እሺ ከ- ምናልባት አጥፍተውት ከሆነ ደግሞ እንደ አዲስ ዊ ፕላስ solution provider የምትለዋን በማውረድ register ማድረግ እና አገልግሎቶትን መስጠት ይችላሉ። እሱን ለማየት ደግሞ user የምትላለች ዊ ፕላስ solution user የምትል ሌላ app አለች። እዛ ላይ ገብተው ድርጅቶትን ማየት ይችላሉ። በተጨማሪም ደግሞ ከ- አገልግሎቶች አሉ ሌሎች የታክሲን ጨምሮ የ ride አገልግሎት ጨምሮ ከአርባ አራት በላይ እ፣ አገልግሎት ሰጪዎች ተመዝግበዋል። እዛ ላይ እነሱንም አይተው መጠቀም ይችላሉ። ጌሞችም አሉ። ብቻ የሌለ ነገር የለም፣ መጠቀም ይችላሉ። እሺ ደንበኛችን እናመሰግናለን።
user እሺ አሁን አወርዳለሁ።
እሺ እሺ እሺ እናመሰግናለን።